የእሷም ፎቶ ተለቋል። አልለየሁትም ቀይዋለሁ። አፍሪወርቅ ፍሪላንስ ኢትዮጵያ አፍሪወርቅ ከአፍሪወርቅ ፍሪላንስ ኢትዮጵያ ሄሎ ግላስ ሄሎ፣ ጤና ይስጥልኝ።
እስከ መኪና ብሊሃን ሀይሌ ማይኮ ነው።
አሀ
እሺ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
ከምን Afriwork Freelance ኢትዮጵያ እሺ በ project manager vacancy ወጥታችሁ ነበረ June ዘጠኝ ላይ
ሁለት ሺህ
ወይ አይሰማም?
ምን አልሽኝ?
በ project manager አ አ vacancy ወጥታችሁ ነበረ June ዘጠኝ ላይ አልጠራን አይደለም?
አልጠራን ነው። አ አ እሺ እ፣ አገኛችሁ የምትፈልጉትን ሰው በእኛ platform አይ፣ ሌሎችን የተወሰኑ እያ- እንትን እየፈተን ነው። እንትኑን project manager ኦችን አልጠራንም ገና next ሳምንት ነው ያልነው።
አሀ ገና short list ላይ ናችሁ።
አ አ እሺ ሌላ የሚያስቸግሩት ነገር አለ? የእኛን platform ሲጠቀሙ
የለም ምንም ያስቸግረን የለም።
የለም። እሺ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ እሺ እሺ እሺ ደውላለሁ።
መልካም ቀን።
እሺ እና እሺ ቴንኪው።
ወረድ ወረዶች